ጤና ይስጥልኝ አሪፍ ፔር እንዴት ነው ባኩ ምንድርዶ ሰላም ነት።
እግዚአብሔር ይመስገን።
አዎ ቱ ኤክስፐርት ላይ ውትድሮ አድርግተን
እሺ
እ፣ ውትድሮ አድርግተን እ፣ እዛም አልደረስም ገንዘብ በቴሌው ይልነት አልወጣም አለ እሺ ዘረጠኝ።
ተመልካች ነው። እሺ
ዘጠኝ አስራ አምስት እሺ
ዜሮ ሰባት
እሺ
ሀያ ሰባት ሀያ ዘጠኝ ሰላሳ ሶስት
ሀያ ዘጠኝ ሰላሳ ሶስት እሺ ሙሉ ስሞትን ይንገሩን ደንበኛቸው ሙሉ ስሞትን ይንገሩን ጉሌት ሐርብ ጃምዕ
ማን አሉኝ ጉሌት ሐርብ ጃምዕ
እሺ ደንበኛችን ያስገቡት የገንዘብ መጠን ስንት ነው ላዕግተ ይምሰብ
hello
ስንት ነው ያስገቡት
ማስገባት ሳይሆን ለመውጣት invalid amount እያለኝ ነው። ለመውጣት ማለት ነው፣ ወጪ ለማድረግ
እሺ ከቱ ኤክስ ላይ ግን ተቆርጧል ቱ ኤክስ ላይ
ተቆርጧል አልተቆረጠም። አልወጣ አ- አልወጣም አለኝ እኮ በቃ invalid amount እያለኝ ነው፣ ለመ- ለማውጣት ማለት ነው። withdraw ለማድረግ ማለት ነው።
እሺ ለዚህ ምናልባት አዎ።
እም፣ ካልተቆረጡቦት አዎ።
ከቱ ኤክስ ስፖርት ወደ ቱ ኤክስ ስፖርት ደውሎ ያመልክቱ ደንበኛችን በምን ስልካቸውን አላውቅም አለ። እዚህ እኮ ነው።
ምናልባት ከ website ኣቸው ላይ ሊያገኙት ይችላሉ ደንበኛችን እሺ፣
ሌላ የመረዱት ነገር አለ
አይ በቃ እሱም ብቻ ነው።
እሺ ስለደወሉ እናመሰግናለን ስለ አገልግሎት ያሳቦት ሴት ካሉት ከሚሳምንት ድረስ በኋላ ያስቀምጡ መልካም ምሽት ይሁንልዎት እሺ